hello ሰላም ጤና ይስጥልኝ ቤስት ቤት hello ሰላም ጤና ይስጥልኝ ቤስት ቤት
አውርጡልኝ።
እሺ ምን ነበር?
እንትን በእናትሽ password ምናምን ተሳስቼ እሺ
ምንም አልከፍታል። incredible credential ይላል።
አዎ ከስር forget password የምትል አለች አይደል?
አዎ incorrect credential ከምትለው አዎ እሷን ስትነካት account ኡን በከፈትክበት ስልክ ቁጥር message ይገባል።
ያመጣል ያመጣል። የሚያመጣውን message ደግሞ አይቀበለው።
እሺ አይቀበል copy paste ነው የምታደርገው። ፊደል capital letter እና የቁጥር ቅልቅል ስለሆነ ምናልባት አዎ።
ስጽፈው ላይመጣልህ ይችላል። ግን ከ message አዎ።
ላይ ቀጥታ ኮፒ አድርገህ ወደ password አዎ።
section ኡ paste አድርገው።
እሺ እንደሱ አድርገህ ሞክረህ ካልሆነ ደውልልኝ።
እሺ እሺ